ሄሎ
ሄሎ ጤና ይስጥልኝ።
አብሮ ይስጥልህ። እንዴት ነሽ?
እግዚአብሔር ይመስገን። ምን ልታዘዝ?
ምንም እየገባኝ አልንም እንትናችሁ
እሺ፣ ቴሌቪዥን game ነው። ቴሌቪዥን game ነው።
አይ አይደለም፣ ያስገባኝና ወደ game ኡ ማለት ነው።
እሺ፣ ጥያቄ እንዳለ የሚስ- የሚጠይቀኝ በእንግሊዝኛ ነው።
አዎ ትንሿ ስልክ ከሆነች ድረ ገጽ ላይ ወይም smart ስልክ ላይ data ን ስታበራ ነው የሚቀየረው።
Okay፣ በ data ብቻ ነው የሚሰራው ማለት ነው።
እ፣ አይ አማርኛ ቋንቋው የሚቀየረው በ USSD ግን መጠቀም ትችላለህ።
ማለት
ኮኮብ ዘጠኝ ሰማንያ አምስት መሰላል አድርገህ ትደውላለህ። መጀመሪያ እኔ በሱ ነው እየተጠቀምኩ ያለሁትና እሱ ነው። እ፣ ኮኮብ ስሞክር- ዘጠኝ ሰማንያ አምስት መሰላል አድርገህ ትደውላለህ።
አዎ ከዛ ሰባ ቁጥር ትጫንና አማርኛ ታደርገዋለህ።
እና አድርጌዋለሁ። አዎ።
ከዛ እ፣ ሶስት ቁጥር ላይ ለመስጠት አማርኛውና ጨዋታው ሲጀምር እንግሊዝኛ ነበር።
አዎ ከዛ ሶስት ቁጥር ላይ ለመጫወት የሚለውን ምረጥ።
ለምን? አዎ
ጥያቄና መልስና እድሎን ይሞክሩ የሚል ይመጣል።
አዎ፣ ልክ ነው።
አዎ ጥያቄና መልስ በኮይን የእድል ጨዋታ በስኬት ነው የሚጠቀሙት።
ያው በቃ
እሺ ይጠቀሙና መልሶ ይደውሉ። እሺ
እም።
እሺ